Hello ቶፊቅ ሙሳ አቤት አቤት መልሼ ደወልኩት
አ እሺ እ፣ ድጋሚ ፎቶና መታወቂያ እንዲልኩ ነበር። ባለፈው በሰጠሁት ቁጥር
ያ።
የያዙትን መታወቂያና ፎቶ ድጋሚ እዛው ቁጥር ላይ እንዲልኩ ነበር።
እም፣ በቃ አሁን እልካለሁ።
እሺ ይላኩ። በቃ ነገ እን- ሰዓቱ የተጠበቀ ነው። ፎቶና መታወቂያ ብቻ ይላኩ።
የመታወቂያና የራሴ የአሁኑ ፎቶ ማለት ነው።
አዎ ፎቶና መታወቂያዎትን።
እሺ እሺ እሺ እሺ እሺ